hello
hello
ሀያ አምስት ብሩ በሁለተኛ ወር በቀን ዘጠኝ ነው የገባ ገብቶ ከዛ በኋላ ስለተጫወቱ ነው እንትን ያለቦት account history ላይ check ማድረግ ይችላሉ።
እሺ የትኛው? እሺ እሺ የአሁኑ አልገባማ። የአሁኑ የነገርኩሽ ደግሞ ሀያ አንድ ሀያ አንድ ዜሮ አይደለም። አሁን ከመጀመሪያ የነገርኩሽ ሀያ አንድ ዜሮ ሶስት ሰማንያ ዘጠኝ ሀያ አንድ ያልኩሽ ገብቷል ብለሽኝ አሁን አልገባም። ልንገርሽ ሀያ አንድ ዜሮ ሶስት እሺ
ሰማንያ ዘጠኝ ሰማንያ ዘጠኝ ሀያ አንድ
ሀያ አንድ እሺ ይሄ ሀያ አምስት ብር ነው። እሺ check ላድርገው መግባቱ
አልገባም ረ- ያለውን አይቻልም።
ገብቷል።
እናት አሁን እኮ Best Bet እዛው live ላይ ነኝ። ም- መቶ አስር ብር አለኝ። እሺ አሁን ስንት አለኝ? አካውንቴ ነው ይሽ እኔ bonus ca- እሺ ቆይ bonus cashback አድርጌ ነው ያየሁት። ማለት በመቼ መሰለት የገባው? በሶስተኛ ወር በቀን ሁለት ነው የገባው። ዛሬ አምስት መቼ?
ነው
ቆይቷል የገባው
የገባው በቀን ሁለት ነው። ዛሬ አምስት ነው። ወደኋላ መለስ ብለው check ያድርጉት።